ቤተልሔም ስፒኪንግ ሄሎ
ሄሎ ሄሎ አቤት ሰላም ጤና ይስጥልን አብሮ ስልኝ ማለን ገብሩ
ታጅቢ ይችላል
እ
ስሜ ታጅቢ ነው።
ተሳስተሃል አባቴ የሆቴል ስልክ ነው ስልክ እንዳይዘጋብ የሆቴል ስልክ ነው ይሄ እ የሆቴል ስልክ ነው
የሆነ አገልግሎት ለማዘመር ፈልጌ ነው።
እ እ የሆነ አገልግሎት የምን አገልግሎት የ- ያልተሳካ ጥሪ ማሳወቂያ
ይሄ የሆቴል ስልክ ነው ተሳስተሃል ቴሌ አይደለም ተሳስተሃል
እሺ እሺ